አቤት አለሁ እግዚአብሔር ይመስገን።
መስቀል ፍላወር branch የቱ ጋ ነው?
ናዝራ ሆቴል አካባቢ
ከናዝራ ወዴት? መጥቼ ናዝራ ጋር ነህ ያለው?
ናዝራ ናዝራ ጋ ነኝ እኔ አሁን።
እሺ እ ናዝራን ትንሽ አለፍ እንዳልክ ወደ መስቀል ፍላወር የሚያስኬደው መንገድ አለ አይደል?
አዎ
ትንሽ አለፍ እንዳልክ በዚህኛው side አፍሮሊን ከመኪና መሸጫ አይታየህም?
አዎ አለ እሱ።
በሱ መንገድ ግባ ወደ ውስጥ።
እሺ
ይሻላል።